ሄሎ ጤና ይስጥልን ቢንኪችዩ
አብሮ ይስጥልን
ሰላም
አለን። በ- በቴሌቪዥን ፕሮግራማችሁ ናኩቶ ለአብ ቅዱስ ናኩቶ ለአብ ቤተ ክርስቲያን ማሰሪያ ብላችሁ አካውንታችሁ ናቸው ስልካችሁ እምቢ አለኝ።
Okay ለመርዳት ፈልገው ነው
አዎ፣ መላክ ልክ ያለው ስልኩን ፈልጌ ነው እንጂ
Okay የቱን ስልክ ነው የፈለጉት
የናኩቶ ለአብ የቅዱስ ናኩቶ ለአብ ስልክ
አ፣ እስቲ ይዤው ስሙን ዜሮ ዘጠኝ ሀያ ሶስት ብዬ
እ፣ ጠፋኝ መሀል ላይ ከቴሌቪዥን ነው አሁን የወሰንኩት ራሱ ከሀገሬ ቲቪ ላይ
እስቲ እንትሎትን ልቀበልና ስሞትን ልቀበልና አ፣ ስልኩን በኋላ ወጥቼ ልንገሮት
እሺ። ስሜ ታምሬ ደርቤ ነው ከቤኒሻንጉል ጉሙዝ ታምሬ ደብሬ ነው ደርቤ
ደርቤ ቤኒሻንጉል ጉሙዝ ነው ቤኒሻንጉል ጉሙዝ ነው። አድራሻውን ታውቀዋለህ? የና- የቅዱስ ናኩቶ ለአብ የት አካባቢ እንደሆነ ለማወቅ ፈልጌ ነው እንጂ ሌላ ችግር የለም። መርዳቱን ያው አካውንቱን ስለያዝኩት ይዤዋለሁ፣ አኩ- አግኝቼዋለሁ።
እ፣ አዎ እኔ ለጊዜው አላውቅም የቱ ጋር እንዳለ እ፣ እም።
ሌሎች የሚያውቁት ሰዎች ጠይቄ ልንገር- ስልክ ቁጥር እንገሩኝ
የእኔ የእኔ ስልክ አያልወጣልህም አሁን
ዜሮ በዜሮ ዘጠኝ ዘጠኝ አይ ሰላሳ ሰላሳ ሰ- ሰላሳ
ሰላሳ ስምንት ሰላሳ ስምንት ሀያ ሁለት ሀያ ሁለት ሰባ ሁለት
ሰባ ሁለት እሺ እንደውላለን እነግረውታለን በዚህ አጋጣሚ ደግሞ ያው እሸቱንም በጣም አድናቂ ነኝ። በጣም በጣም በርታ፣ አይዞህ በልልኝ።
እሺ እሺ እናመሰግናለን ስለደወሉ መልካም ምሽት ይሁንለት አ፣ ቀጥልበት ቀጥልበት ወንድሜ፣ እግዚአብሔር እርዳ ብሏል በልልኝ።
እሺ እሺ ወንድሜ እሺ።
ቻው እሺ